ጤና ይስጥልኝ Best Bet ረዴት ነው የምንረዳው?
አሁን ደውዬ ነበረ። የሚጤ ስራ ከለ message ያስገባው ላይ ነበር አይከፍትም።
forget password ብለህ ነው
forget password ኡ forget password ኡ ብዬ ከዛ አስገባሁት።
እሺ
አይከፍትም።
እስኪ ወይ በሌላ browser ቀይረህ ሞክረው። copy paste ነው ያረከው?
አ
እስኪ ወይ በሌላ ብሮዘር ሞክረውና እምቢ ካለ ነገር ማለት እንደዚህ